ጤና ይስጥልኝ። ሰማዎታል? ጤና ይስጥልኝ። ዲዳ ኑሯ ኖት? ሄሎ ሄሎ፣ ይሰማዎታል? እሺ፣ ዲዳ ኑራ ኖት? እሺ፣ ከአሪፍ ነው የምንደውልልዎት። መሀሌት እባላለሁ። ቴሌግራም ላይ ላኩልን ስክሪንሹት አይተን ነው የደወልንልዎት። ሄሎ፣ ይሰማኛል ይሰማኛል። አዎ
ቅርታ ደንበኛችን ድምፅ ስለሚቆራረጥ ለእኛ እየተሰማን አይደለም። ትንሽ ወደ ቦታ መንቀሳቀስ ይችላሉ? ሌላ እሺ እሺ። ተሳክሽ በውሞ አሌት
እሺ፣ የላኩልን ይባላል።
ምን አሉኝ?
አሁን ይሰማል አይደል?
አሁን ይሰማል። አዎ አዎ አዎ። እሺ የላኩልንን ስክሪንሹት ተመልክተን ነበረ።
ኦኬ።
ወዴት ነው ዊዝድሮ ለማድረግ የሞከሩት?
እ፣ ወደ ቴሌብር
እሺ ቴሌብሮ መጽሐፉን ስልክ ቁጥር ነው።
አዎ አዎ አዎ።
እዚህ ከኪዩክቢ ቀኑ መች ነበር?
ትናንት ማታ
እሺ፣
እሺ
እነዚህ information ኦች እዛ ላይ ስለሌሉ እሱን ለማረጋገጥ ነው። እኛ እሺ።
ሪፖርት አድርገን ችግሩ ሲስተካከል ደውለን እናሳውቅዎታለን።
ጥሩ እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ ላንተ መልካም